Hello
አቤት።
ጤና ይስጥልኝ።
አብሮ ይስጥልኝ።
ምን ልታዘዝ?
አዎ ጥያቄውን ወደ አስር ወደ ስምንት ጥያቄ መልሻለሁ። ሽልማቱ እንዴት ነው የሚደርሰው?
አስር ነው። አስር ስትመልስ ትኬት ይሰጣል።
አስር ስመልስ ትኬት ነው የምሰጠው?
አዎ ወደ ስድስት ትኬት ይገባላል። ከዛ የእድል ጨዋታ የሚባል አለ ቴሌዊን ላይ።
እሱን ነው የሚጫወተው?
አዎ
እሺ በቃ እሺ